ያስልኝ ብቻ ኢትዮጵያ ዳዊት ነኝ። ባኮት ምንዳ ጤና ይስጥልኝ። ኢትዮጵያ ዳዊት ነኝ። ባኮት ምንዳ
ሽልማት ደርሶኝ ነበረና ሜሴጅ ምናምን እየላከኝ ነበር።
ሽልማት ደርሶት ነበረ።
እ?
ምን አሉኝ ደንበኛችን ሽልማት ደርሶት ነበረ።
አዎ አዎ ደርሶልኝ ነበርና በፊት ሳምሰንግ ኢንተርኔት እየጠቀምኩ ነበርና ደርሶሃል ምናምን እያሉ ሜሴጅ ልትልኩኝ
እሺ አ፣ ስለዚህ አ፣ ሽልማት ደርሶ የነበረ የሽልማቱን ተመሳሳይ ሽልማት አላገኘውም እያሉኝ ነው ደንበኛችን።
አዎ አዎ
እሺ ባኮትን ቢጃ ኮዶት ልቀበል።
ምን ምን
መስመር ላይ ነው ደንበኛችን።
አዎ አዎ
እሺ ባኮትን የቢጃይ ኮዶን ይንገሩኝ።
ኮ- ኮድ አ የቢጃይ ኮዶትን የደንበኝነት ኮድ
አ፣ ኮዱማ አልሰጡኝ ነበር
ማለት ልክ ሁሌ ሲያወርዱ በዚህ ቁጥር ነው የሚገባለት ቴክስቱ ወይስ?
አይ ስልክ ቁጥር ነበረ ኖርማል ማለት ነው። ከዛ ስደውሉም አይነሱም። ለምንድን ነው ለምን እንደሆነ አላውቅም።
እሺ የቢጂአይ አ፣ ምርቶችን ሲያወርዱ በዚህ ቁጥር ነው ስልክ text
አዎ text በዚህ ቁጥር ዛሬ ነው የገባኝ ሚስል ምን የሚል message ነው የገባለት?
በቃ ሽልማት ደርሷል፣ ሀምሳ ሺህ ሽልማት ደርሷል ምናምን እያሉ ነው።
አይ ተሳስተው እንዳይሆን ይሄ ቢጂአይ ኢትዮጵያ እ፣ የቅሬታ ማቅረቢያ እ፣ የአጭር መልእክት call center ነው እና ምናልባት እ።
ተሳስተው እንዳይሆን ደንበኛችን።
እሺ በቃ እሺ፣ እሺ እሺ፣ ይቅርታ።
እሺ። መልካም ምሽት።